እኔ ቤተሰቤ ሰው ናት የምንረዳው
ወይ አሁን የሆነች እንትን withdraw ለማድረግ እንትን ብዬ አናግሬያት ነበር። ስልክ ቁጥር ምናምን ጠይቃኝ ነበረ ልነግራት ነበር።
እሺ withdraw አድርገው ነው አዎ withdraw ተደርጎ ወደ account ከዛ ነው እንትን ብሎ አላለ።
በዚሁ ቁጥር ነው
አዎ ይሄ ሰላሳ አራት አርባ ዘጠኝ ዘጠና አምስት ሰማንያ ዘጠኝ ነው።
ሰላሳ አራት
አርባ ዘጠኝ አርባ ዘጠኝ ዘጠና አምስት ሰማንያ ዘጠኝ ዘጠና አምስት ሰማንያ ዘጠኝ ስንት ብር ነበር withdraw ያደረጉት?
ሶስት ሺህ ብር አሁን ነው?
አዎ እሺ ጠብቁኝ መስመር ላይ hello ወይ እሺ processing ላይ ነው ይገባልዎታል። እሺ ትን- ትንሽ ጠብቁት።
አየሽ እሺ እናመሰግናለን። መልካም ቀን።
ምን ታምነሽ